ሄሎ ጤና ይስጥልኝ ከቢጄ የጥሪ ማዕከል ነበር የምደውለው ደንበኛችን ሀበሻ ገበታ ሬስቶራንት ኖት አዲሱ የቢጄ መለያ ኮድ በ SMS ወይ በ text ደርሶታል
እሺ
ደርሶታል SMS አይ በቴክስት አልደረሰኝም እሺ ልንገሮት የያዙ እሺ
ሀምሳ ቆይ ቆይ እንዴ እሺ
እሺ
ሀምሳ
ሀምሳ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሁለት ሰባ ስምንት አስራ ሁለት ሰባ ስምንት አዎ ይሄ የቢጃ መለያ ኮዶት ሲሆን ምንም አይነት ቅሬታ ሲኖሩት ወደ ሰማንያ ስድስት ሰባ ሰባት ደውሎ ይህንን ኮድ ከጠየቁት ይንገሯቸው።
እሺ እሺ ሌላ ምረዳውት ነገር ይኖራል?
ሌላ አመሰግናለሁ የለም እሺ፣ መልካም ቀን።